ሌላ ጤና ይስጥልኝ።
ጤና ይስጥልኝ። ትምህርት አቁማችኋል ወይስ
ምን አሉኝ?
ወጌሻ አቁማችኋል ወይስ
ወጌሻ ለሶስት ወር የሚሰጠው የለም። ለአንድ ሳምንት የሚሰጥ ከመስከረም በኋላ የሚጀምር አለ። ምዝገባ እየተሰጠው ነው።
የአንድ ሳምንት ነው?
አዎ ለአንድ ሳምንት የሚሰጥ ኮርስ ለ content creator ኦች የተዘጋጀ ለአንድ ሳምንት የሚሰጥ ኮርስ አለን።
እሺ እንዴት ነው እሱን የወሰደው?
አራት ኮርሶች ናቸው። የሚፈልጉትን መርጠው መመዝገብ ይችላሉ።
እሺ እንዴት ነው የምመዘገበው?
እሺ ስሙት ማን ልበል?
ናትናኤል
እሺ ናትናኤል ማን?
አብርሃም
እሺ ስልክ ቁጥሮት ንገሩ።
ስልክ ቁጥር ዜሮ ዘጠኝ
እሺ
አርባ ስምንት
አርባ ስምንት አስራ አራት
እሺ ሃምሳ አራት
እሺ ሰላሳ አምስት
እሺ የታችሁ ነው የሚመጣው?
ሳሚት አዲስ አበባ
እሺ በምን ላይ ነው በአካል ነው የሚመጣው?
በአካል
ምን ኮርስ ነው መውሰድ የፈለጉት?
እ፣ እስቲ አራቱን ዝርዝር ረስቻቸዋለሁ።
content strategy፣ video editing፣ marketing እና በጎ አድራጎት።
content strategy።
እሺ እሺ፣ እናመሰግናለን። ቀኑን እናሳውቃቸዋለን።
እሺ